Hello ጤና ይስጥልኝ።
አረ ድምፅሽ ያስታውቃል።
Hello
Hello ከቺፕቺፕ ነበር የምደውልዎት።
እሺ እ ቺፕቺፕን እየተጠቀሙ ነው አይደለ?
አ እ system ላይ ያስቸገሩት ነገር አለ? fail እያደረገ ያስቸግሩታል እንዴ ብዙ ጊዜ?
እ አ ከዚህ በፊት ሰው እ አልተሟላልኝም ነበረ ለዛ ነው fail ያደረገው። ግን አዎ አንዴ ደግሞ አዘን refund ያልተደረገልን አለ
refund ያልተደረገ አለ?
አለ ነው እስቲ ቀኑን ያስታውሱታል? ነገ refund እንዲደረግ ላድርግሎት። Fail አድርጎ ነው በእኔ አልተነሳም። Fail አድርጎ ሳይሆን እም፣ Already ተከፍሎ ምናምን deliver ሳይደረግ ቀርቶ ግን deliver እንደተደረገ ተደርጎ ሪፖርት ተደርጓል።
Okay በዚህ እንትኑ እቃው ግን አልደረሰንም። አይ እሱ አንድ member ኣችን አለ በሱ ነው አብርሽ የሚል ንገሪሽ ስልኩን አዎ አዎ ይንገሩኝ።
ዘጠኝ አስራ አንድ
እሺ ዘጠኝ አስራ አንድ አምስ- አምሳ
እሺ ዘጠና ዘጠኝ አስራ አንድ እሺ አንዴ ይቅርታ
አቮካዶ ነው ዘጠኝ አስራ ሬስቶራንት አንድ quali- አምሳ ዘጠና ዘጠኝ አስራ አምስት
አብርሽ ነው አይደለ?
አ
ሽንኩርት ነበር።
አቮካዶ
restaurant quality ነው።
አ
አዎ ሶስት item ነበረው refund እና የአቮካዶ አልተመለሰለትም።
አ የአስራ አራት ኬጂ አይደለ?
አ አስራ አራት እሺ እሺ ይቅርታ በጣም እ፣ አሁን እንመልሳለን። አሁን አሳውቃለሁ።
እሺ check ያድርጉት።
እሱን አስመልሱልኝ።
እሺ ለሱ ነው ቀጥታ የሚገባው።
አዎ ለሱ ነው የሚገባው።
እሺ እሺ እሺ እናመሰግናለን። መልካም ቀን።
አሜን።
እሺ